ሄሎ ሄሎ አቤት
ጤና ይስጥልን አቤት ጥልን መነጠር እ ዳሽ ቤቲንግ ማለት ነው እሺ
እ እንትን ብር ዲፖዚት ሳረግ ይገባል ዊዝድሮ ስል ደግሞ አይወርድም ብር ወደ ወደ ተለይ እነሱ ጋር ደውሎ ያዋሯቸው። እሺ የእነሱ ነው።
እ እነሱ ጋር ደውሎ ያዋሯቸው። ሄሎ